ጤና ይስጥልኝ ሙሉቀን
hello ጤና ይስጥልኝ ከ We Plus Solution ነው የምደውለው ሌላ ነው። አይ አይ ምን ምን አልሽኝ?
ከ We Plus Solution ነው የምደውለው እኛ application ላይ ተመዝግቦ ነበር
We We Plus አ አ- አሽከርካሪ ኖት ወይስ ተ- እንደ ተጠቃሚ ነው የተመዘገቡት አይ ዝም ብዬ ተጠቃሚ ቦነስ አለው ሲባል ሰምቼ እሺ እ፣ ተጠቃሚ ከሆኑ We Plus Solution user አለ እሱን አውርደው መጠቀም ይችላሉ application ኡ አዎ አሁን ላይ የተመዘገቡት አሽከርካሪዎች የሚመዘገቡበት ላይ ነው ነው አዎ።
understand አላረኩትም።
አዎ We Plus Solution user የሚል አለ። እሱን አውርደው አሸናፊ የሚያደርጉትን referral code ያገኛሉ። invite አዎ።
በማድረግ እ፣ መቀላቀል ይችላሉ ውድድሩን።
እ፣ እንዲሁም አር- እ፣ application ኣችን ላይ አርባ አራት service ኦች ሶስት መቶ ሀምሳ game እና ትራንስፖርት አገልግሎት ጨምሮ እ፣ መጠቀም ይችላሉ።
አይ አይ
እሺ አመሰግናለሁ።
እሺ፣ መልካም ቀን።
ለአንቺ